Hello?
hello ሰላም ጤና ይስጥልኝ።
አብራች ስለት አለን የትነት እግዚአብሔር።
ጋር ነው አይደል የደወልኩት?
አዎ ስልክ ከቢሮ ደውዬ በ office ስታቸው ነበር። እንትን cash register network እያስቸገረ ነበር እና ባለፈውም መጥቼ ነበር እናንተ ጋር።
እሺ። ማሽን ምን አይነቱ ነው?
ትንሿ ነች ይቺ ትንሽዋ ምን- ምን አይነት spelling ንገረኝ። የማሽን-
ቁጥሩን የማሽኑን ቁጥር እ፣ አይ spelling ኡን ማሽኑ
ስሙ የማሽኑን ያላውቀውም ምን ስሙ ምን እንደሚባል አዎ።
ትንሿ ነች አይደለ ምን አይነት color?
ሁለት የምትወስደዋ ማለት ነው ከለሯ ምን color ልበልሽ የሆነ ሁለት ወረቀት ወረቀት- ምትወስዷ?
ስቷ ነች አዎ።
እሺ ቴሌ እኛ ጋር አብዛኛው ቴሌዎች ብዙም ሂደቱን ስለማያውቁት እዚህ ቴሌ ትመጣና የ cash register ሲም ካርድ ብለህ ሲም ካርድ ትገዛልናለህ።
okay ሌላ የ cash እናንተ ጋር register ሲም ዛፍ ያለው ቴሌጋ ነው አዎ የ cash register ሲም ካርድ ብለህ ሲሙን ገዝተህልን ትመጣለህ። የሚያስፈልጉ document ኦች ንግድ ፍቃድ፣ ቲን እና መታወቂያ፣ ተወካይ ከሆንክ ደግሞ ህጋዊ ውክልና ያስፈልጋል።
እሺ፣ እሺ፣ ነገ እና ደ- እመጣለሁ።
ደብተርና ማሽን ይዘህልን ትመጣለህ።
እሱን ይዤ እመጣለሁ። ግን ባለፈው መጥቼ እንደዚህ ሆኖ ቢ ወዲያው ኔትወርክ ነው ብላ ሰክታይቹና በፊት ወዲያው አዎ፣ መጣች።
በፊት እንደዛ ተስተካክሎ ይሰጥ ነበር። አሁን ግን እንደዛ ስላልሆነ ነው
እሺ፣ ግዴታ ሲም ካርዱ በድርጅት ስም መሆን አለበት።
እሺ።
እሺ